ሄሎ ሄሎ አቤት
manual ኮሮላ ሁለት ሶስት አለኝ እናት። ስንት ነው የሚሸጠው?
ሁለት ሚሊዮን ሀምሳ ሺህ
እኔ እኔ አለኝ ላምጣና ላስ OK አንተ አለህ ነው ይዘህ ነው መስቀል ፍላወር ናዝራው ፊት ለፊት
አንቺ ነሽ የምትገዢው ወይስ እንደ ደንበኛ ነው?
አይተን ለትርፍ ካዋጣን እንገዛለን ካሉ ነገር ለ customer ነው
እሺ ሁለት ሺህ ሶስት manual አዎ ይዘህ ነው ችግር የለውም የት መስቀል ፍላወር ናዝራ ሆቴል ፊት ለፊት እሺ እሺ